hello ጤና ይስጥልን።
ይመስልኝ
ምናምን ልርዳዎት?
standup comedy መቼ እንደሆነ ለማወቅና የት ነው ስንት ብር ነው መረጃውን? ስል- ቅዳሜ ነው ኢንተርኮንቲኔንታል ሆቴል አዲሱ።
የአሁኑ ቅዳሜ አዎ የአሁኑ ቅዳሜ ማለት ነው።
አ፣ VIP ስንት ሰዓት አንድ ነው?
ሺህ ብር ነው። normal ኡ አራት መቶ ብር። አስራ አንድ ሰዓት ላይ ይጀምራል። አስር ተኩል ላይ ቀድሞ ይምጡ።
እስኪ አንድ ሰዓት ነው የሚጀምረው።
አይ አስራ አንድ ሰዓት አስራ አንድ ሰዓት ም- ስንት ሰዓት ነው የሚያልቀው?
ለአንድ ሰዓት ነው። ወዲያው ያልቃል።
OK መልካም ለአንድ ነው።
ሰዓት ተኩል እ? እ?
ለአንድ ሰዓት ተኩል ነው።
ስለዚህ ሳይመሽ ያልቃል። አንድ ሰዓት ምሽት አንድ ሰዓት ከመሆኑ በፊት ያልቃል ማለት ነው።
አዎ ያልቃል ያልቃል።
OK VIP እና መደበኛው ምንድን ነው ልዩነቱ?
የቦታ ነው ቦታ ቀድመን ማስያዝ ማለት ነው።
ኦኬ እህ። መልክ- በቃ እሺ እሺ እደውላለሁ።
እሺ